hello hello፣ ስሚ ወዲ፣ አይሰማሽም? ይሰማል።
እንትን ሪፖርት በምን ላድርግ?
በፍቅር ወይ በ- በፍቅር አልኩ ብቻ ክፍት በሆነ ስልክ አድርጊያ።
ዝም ብዬ ቴሌግራም ባንድ ላድርግ? እ- አ እንትን አሁን ኮቴ ላክሽው። ለምን ወደ እኔ ላክሽ?
እንትን በአንደኛው PC production የለም ነበር እና ወደ አንቺ ልኬ ወደ እሱ እንድልክ okay።
ወደ እሱ ብቻ ገብቷል። ወደ ልከሽዋል?
ዋሴ ገብ- አዎ ወደ ዋሴ ገብቷል።
እኔ እንጃ እሱን እኮ ነው ግን ልከሽዋል።
ልኬው ነበር እንግዲህ ግን አንደኛው ስልክ ላይ ደግሞ ዋይፋይ የተቋረጠ መሰለኝ አላሳየኝም። እ፣ ቅድም ያው ያንቺን ሰውዬ ነው አውርተው እም?
ነበር የሚፈልገው ነው የእሱን አውጥቼለት ነው።
እሺ። አይ እኔማ ወደ እኔ ስልክ ለምን ነው በቃ በአንዱ ስልክ ነው ፍቅር አመጣች
በቃ እሺ።
ቆያለሽ
አይ እኔ ልውጣ ነው። ኧረ እና እኮ እሺ ብዬማ
እም።
የክሊካፑን ነግረሽልኛል?
እ?
የክሊካፑን ነግረሽልኛል ወይ ሲስተሙን አልነገርኩት። ነገ ለብርክቲ ንገሪያት ጠዋት።
ነግረሻለሁ እኮ ስንመጣ ጠዋት።
እ?
ነግሬሻለሁ እንደዚህ ስንት አደረጋችሁ?
አይሰማም። የምታወሪው ለብርክ